मतलब तो ሄሎ አቤት እኔ ምን ባኩት ምልክት ነው
አበስተልኝ አብረሽ ይጠልኝ።
እንዴት ነው?
እግዚአብሔር ይመስገን። ምን ልርዳዎት?
አቤት ምን ልርዳዎት? ባኩት
አፋን ኦሮሞ ሀሰኝ
ታዬ ማለት እኔ ገርጋር
ሲሚሴራ ቶዩ ማናን ጀተ ሲሚሴራ ቶዩ እንጀት
እ
ሲሚሴራ ቶዩ እ
መስመራ ጊዜን ብሪት ነቄ ብሪት ሪፊነሳ ኛታ ማሊፍ
እንቺ ሲን ማሚላ ቴሌቪኒ ሲ ቴሌቪን ጌሚን ተበቱ ድራ
እ
እንተበቱ ሄላ